ነው bako የምንወደው
ብር ተቆርጦብኝ ከቴሌ ብር አሰራጭቼ ነበርና
ዲፖዚት አድርገው ነው
ዲፖዚት ትናንትና ነው ያደረኩት፣ ግን እስካሁን
ከቴሌ ብር የተላከሉትን ሜሴጅ በቴሌግራም ይላኩልን።
ልክ ያለው ቴሌግራም ላይ እኮ ማን ትናንትና ልበል ጀምሮ ስሙት?
ነው የላኩት።
ስሞትም አልበል ታምራት አበበ
በስልክ ይንገሩኝ። ታምራት
ምኑን እንገረኝ? ምኑን ቴሌግራም ላይ የላኩበትን ስልክ ይንገሩኝ።
ዩሮቄ ራሱ ገርጣ ገርጠኝ ዘጠና አራት ዘጠና አራት ሰላሳ አስራ አራት አስራ ሁለት
አስተላልፈን እንሎታል። መልስ ስናገኝ እናታውቆታለን።
አዎ እኮ እስከ መቼ ይቆያል የሚለውን ለማወቅ ስለፈለኩ ነው። ዝም ብሎ ይላሉ። ሁለት ቀን ትናንትና ነው የተላከ። እስካሁን ምንም መልስ የለም።
አንዳንድ ጊዜ ጊዜ ይፈጃል። በትዕግስት ይጠብቁ። ሲስተካከል ቴሌግራም ላይ እናታውቆታለን።
እም፣ በቃ።